ሄሎ ጤና ይስጥልኝ ቤስት ቤት
ከ account ወደ ቴሌ ብር በዚህ ስልክ ቁጥር ሰላሳ አምስት ሺህ ልኬ ነበር፣ አልገባልኝም።
እሺ እሺ እሺ ሰላሳ አምስት ሺህ ብር ነው አይደል? ዜሮ ዘጠኝ አስራ ስምንት ዜሮ አራት አስራ ስምንት አስራ አምስት ቴዎድሮስ። እሺ confirm አድርጌ እልሃለሁ።
እሺ thank you።
እሺ እሺ መልካም ቀን።